ሲቪል አሳደደኝ አንተ
መኪና ስላለ የሚገኘ ይችላል።
ጤና ይስጥልኝ ተላ ሁላችሁ አኮ ምንድነው
ከተክለ ሃይማኖት ሆስፒታል ሰሜን ማዘጋጃ አምቡላንስ ፈልገን ተክለ ሃይማኖት ሆስፒታል
ሰሜን ማዘጋጃ።
ሰሜን ወደ ቤት ነው
አይ አይደለም፣ እ በ- ሰሜን ማዘጋጃው
ማዘጋ እኮ ማዘጋጃ ምንድን ነው ክሊኒክ ውስጥ ክሊኒክ አ ሰሜን ማዘጋጃ እኮ ክሊኒክ የሚባላል ክሊኒክ አለ።
እኮ ስሙ ነው ሰሜን ማዘጋጃ
እ አዎ ከዚህ ወደዛ okay confirm አድርጋችኋል እዛ
እ እ እዛ ያሳውቃችኋል
አዎ okay ታካሚዎች ምን አይነት condition ላይ ነው ያሉት ምንድን ነው አሁን
ያ- በጣም ያስተጋባል። ይቅርታ።
እሺ ቆይ አንዴ ወይ በሌላ ስልክ ደውልልኝ ሄሎ እሺ እናቴ፣ እሺ